ሆይ ልንገርሽ እኔ የምፈልገው በክፉ የሚያይሽን እንዳያይ አድርገው። የጠላሽ ይጠላ ይጠላ ብድሩ ይድረሰው። የጎዳሽ ይጎዳ ይጎዳ ተፈጥሮ ትውቀሰው። ፍቅሬ ሆይ ልንገርሽ ምንም ይሁን ምንም እዚህ ቦታ ቀራት ይሉኝ እኔ አላምንም። የልቤን ልግለጸው እውነት በሆነ ቃል ተፈጥሮሽ ፍጹም ነው ውበትሽ ይደነቃል። ተፈጥሮሽ ፍጹም ነው ፍጹም ነው ውበትሽ ይደነቃል።
ነገርሽን አይቶ የማያደንቅ ሰው የማያደንቅ ሰው በግልጽ ያስታውቃል ችሎታ እንዳነሰው ችሎታ እንዳነሰው የጠላሽ ይጠላ ይጠላ ብድሩ ይድረሰው የጎዳሽ ይጎዳ ይጎዳ ተፈጥሮ ትውቀሰው ትውቀሰው ተፈጥሮ ትውቀሰው በከንቱ የሚያማሽ ስምሽን የሚያነሳ የሚያነሳ ክፉ በመሆኑ አለበት ወቀሳ።
መንገድሽን እየዘጋ እየዘጋ በቅናት ለውጦ በቅናት ለውጦ
መጽሐፍ ያንገብግበው ይኑር ተበጥብጦ ይኑር ተበጥብጦ ይኑር ተበጥብጦ
በከንቱ የሚያማሽ ስምሽን የሚያነሳ ስምሽን የሚያነሳ ክፉ በመሆኑ አለበት ወቀሳ አለበት ወቀሳ አለበት ወቀሳ
ቁም ነገርሽን አይቶ የማያደንቅ ሰው የማያደንቅ ሰው በግልጽ ያስታውቃል ችሎታ እንዳነሰው ችሎታ እንዳነሰው
የጠላሽ ይጠላ የጠላሽ ይጠላ ብድሩ ይድረሰው ይድረሰው
የጎዳሽ ጎዳ ተፈጥሮ ትውቀሰው ተፈጥሮ ትውቀሰው ፍቅሬ ሆይ ልንገርሽ ምንም ይሁን ምንም እዚህ ቦታ ቀረ ቢሉኝ እኔ አላምንም። የልቤን ልግለጸው እውነት በሆነ ቃል ተፈጥሮሽ ፍጹም ነው፣ ውበትሽ ይደነቃል። ተፈጥሮሽ ፍጹም ነው፣ ውበትሽ ይደነቃል።